Hello. ሄሎ ሄሎ ሄሎ ላ- ላክ ነው ወንድሜ
ምንድን ነበረ
ላክ ነው ምንድን ነበር እ በ- በዚህ ቤት አራት ቀን በኋላ በሲቪር ብር ሁለት መቶ ብር ላክ ነው አካውንት አልገባም
በሳንቲም ፔ ወጪ አድርገ ነው እ?
በሳንቲም ፔ ወጪ አድርገ ነው
በ- እ፣ ወደ ሲቪ ብር እ፣ ዲፖዚት አርግ እ፣
ወደ ወደ አካውንት ወደ ሲቪ ብር እ፣ ደ- ዲፖዚት አርግ ነው ዲፖዚት አርግ አካውንት አልገባም ከሲቢ ወደ ቤት ቤት አካውንት ነው
እ?
ሲቢ ብር ወደ ቤት ቤት አካውንት ነው
እ፣ ያ ከሲቢ ወደ ቤት ቤት
ወደ ሲቪ ብር ዲፖዚት አርግ ነው ወደ በይስ በይስ
እሺ ከሲቢ የገባልን መሴጅ ከሲቢ ስልክ ቁጥር ጋር አድርገህ ቴሌግራም ላይ ላክልን እሺ ያ ቴሌግራም ላክ ነው ላክልን እሱ ላይ
እሺ እሺ